Hello
Hello ጤና ይስጥልን።
ጤና ይስጥልኝ። ሀሚድ ነኝ። ምን ልርዳ?
እንትን አሁን balance አውጥቼ ነበረ withdraw አርጌ ማለት ነው Okay።
እ እሺ፣ እሺ፣ እየሰማው ነው። ምን እና ሆነብህ?
በዚህ ቁጥር ነበር ያደረኩት አንድ ሺህ ይቀራል መሰለኝ ስምንት ሺህ አንድ መቶ ነው አንድ ላይ ያወጣሁት Okay፣ የመጀመሪያው አንድ እ- ሺህ ከዛ ሺህ አምስት አንድ ሺህ ሺህ ስድስት አንድ ሺህ እና ሁለት ሺህ ነው ያወጣሁት
እሺ። ደውለህ ነበር ከዚህ በፊት?
ዛሬ አዎ፣ ዛሬ።
አ- ዛሬ አልደውልም
Okay፣ እሺ፣ check ላድርግልህ።
እስቲ አንዴ check ጠብቀኝ።
አድርግልኝ በዚህ ቁጥር ነው አይደል?
አዎ በዚህ ቁጥር ነው መስመር ላይ ጠብቀኝ፣ እዚሁ ጠብቀኝ።
እሺ
Hello፣ hello።
አቤት አ፣ transaction ኑ የመቼ ነበር?
የዛሬ
እርግጠኛ ነህ? በዚህ ቁጥር
አዎ የዛሬ የዛሬ ነው። የዛሬ ነው።
አዎ የዛሬ ነው
የዛሬ የተደረጉ transaction ኖች በሙሉ balanced ናቸው። ዛሬም ትላንትም ማለት ነው። በዚህ ገብቷል ቁጥር አዎ፣ በዚህ ቁጥር
እሺ እስቲ check ላድርግ እሺ።